సారా
hello Salame. Hello Salame.
ተለየ እንዴት ዋልሽ?
እንዴት ነህ?
አሉልሽ ዜሮ ስድስት ዜሮ ሁለት ዜሮ ስድስት ዜሮ ሁለት አዎ የተቃራኒ ወርደን ነው ያ- የቦሌ ወርደን ነው እሺ፣ አንተ ይዛሃል።
ይሄ- ይሄ ደግሞ ዜሮ ስድስት ዜሮ ዜሮ አምስት ሰባት ቀኝ ዜሮ አምስት ሰባ ዘጠኝ እሺ እሱ ነው የሰራው
እሺ ቆይ አትዝጋው እሺ ልጠይቅልህ እሺ እናትሽ በእናት እናንተ በእናት አይችልም
ቆይ ቆይ አንተን አይደለም እሺ እሺ እሺ እሺ እሺ እሺ አባ እየሰራክ ያለው ኬት ወዴት ነው ከኮኮን ገርጂ OK
አዎ በግራ በኩል በቀኝ ወ- ምንድን ነው እ? የት
Hello ጆን ወይ እናቴ ከገርጂ ቀበና ትሰራለክ ወይ ኧረ አልሰራም ይቅርብህ በዚህ ሰዓት ኧረ ይቅርብኝ እሺ እሺ በቃ ያኛው ወጥቶልሃል እሺ እሺ አመሰግናለሁ ስርዬ እሺ አባ እሺ